አልለቀም ብላኝ
ሄሎ
ሄሎ ሄሎ ያሰማ ሰማን። ትናንትና betting ቆርጬ አንድ ኤክስሪ ያለው bonus odd ኡ ሁለት መቶ ብር ነበር። ቦነስ አልለቀልኝም cashier code ኡን ንገረኝ እስኪ እ?
cashier code ኡን ንገረኝ cash out ነው cashier code cashier code
ይሄ ረጅሙን ኮድ
አይ ከስር ያለችው
Okay የቲኬቱ ከስር ያለችው አስራ cashier code
አንድ
11 ሰላሳ አምስት 35 ሰባ ዘጠኝ 79 ዜሮ አምስት እ?
እሺ ለሉተን ቀጥታ ሉተንና የስቲ ነው አቃይ የወጣብህ አ፣
እሺ የቲኬቱ ቶታል ኦድ 200 ነው። የዛኛው ጨዋታ ደግሞ 14 ነው። ለልተን አዎ።
የሰጠው ማለት ነው። ስለዚህ ሲካፈል 14 ነው የሚመጣው። ከሀያ በታች ነው ነው እንትን ቦነስ አይኖረውም። እሺ
ኦኬ ለዛ ይካፍለዋል።
ይካፈላል። አዎ።
እሺ።
እሺ መልካም።
እንዴት ነው